Hello
ወይ የመመለሻ ሰዓታቸውን ላስመርጡት ብዬ ነው።
ከኔ ጋር አርቅ ስምንት ማነው ሰዓት ላይ- ይሄ ከሰዓት የሚባለው በር ጋር የት? ስምንት ሰዓትና አስር ሰዓት ከአርባ አለ
እሺ ቆይ አንዴ ልደውልልህ ወይ voice ልላክልህ ይለኛል ይቻላል። ቴሌግራም ላይ ልኬሎታለሁ። voice እሺ እሺ ቆይ አንዴ ጠይቄያቸው እሺ እሺ